ኤል ወይ ጌጡ መልካም ነኝ።
መልካም ስደውል እኮ አታነሽ። ሌላ አምባሳደር ጋር ገብቼ ነበር። ለዛ ነው
እንትን ፈልጌ እኮ ነው።
ምን ፈለግሽ?
አስር ሊትር የሚይዝ የሆነ ነገር አለሽ? ጃሩም ካለ የሚመለስ
እዚሁ ለሰላም ቃል ወስድበት እዚህ የለኝም።
ምንም የለም። እሱ ጀሪካን ምንም የለም ምንም ነገር የለም።
እንጂ በእውነት
ካለ ዛሬ ልልክ አይ ምንም የለም። አበባ እዚህ እነዛ ጀራክ- ጀሪካኖች ትላልቅ የለም። የሽንት ቤቱ እሱ ብቻ ነው እኮ ያለው፣ ሌላ ነገር የለም።
ውይ፣ እሱማ ትልቅ ሮቶ ነው።
አዎ እሱ ብቻ ነው ያለው፣ ሌላ በቃ እሺ፣ እሺ መልካም።
እሺማ እሺ